Hello, Hello አቤት
Vitz ባንክ ሰባት ይወጣል የተባለው አለ እንዴ?
Vitz ሁለት ሺህ ሞዴል
ሁለት ሺህ ነው ሞዴሉ።
Vitz ሁለት ሺህ ሞዴል አለ አስራ ስድስት ከሀምሳ የሚባል አለ የሚመቻችለው ስድስት መቶ ሺህ ነው።
እ እ አንድ ሚሊዮን ስድስት መቶ ሺህ አንድ ሚሊዮን ስድስት መቶ ሀምሳ ሺህ ነው የሚባለው የሚመቻችለው ስድስት መቶ ሺህ ብቻ ነው።
ባንክ ስድስት ቀሪው መቶ ሺህ በ cash አዎ
OK፣ ራሳችሁ ነው የምታመቻቹት?
እ እ ባንኩ ራሳችሁ ነው የምታመቻቹት?
አዎ ራሳችን ነው የምናመቻቸው።
እ ሁለት ሺህ አራት ሞዴል ስለሽም ሁለት ሺህ አራት ሞዴል የለም።
ይሄኛው ነው ያለው።
አዎ ሁለት ሺህ ሞዴል ብቻ ነው ያለን አስራ ስድስት ከሀምሳ እ፣ ከተመቸው ደግሞ compact አለ።
Yaris compact ቱ ስንት ነው? እሱ?
እ፣ compact ም አስራ ሰባት ከሀምሳ የሚባል አለ ሁለት ሺህ ስድስት ሞዴል ስንት ከሀምሳ
ሁለት ሺህ ስድስት ሞዴል አስራ አስራ ሰባት ሰባት ሀምሳ ከሀምሳ አዎ እ ባንክ ስንት መቻችለታል? እሱ ስድስት መቶ ሺህ ስድስት መቶ ሺህ አዎ
እሺ፣ እሺ። የት ነው የሚታዩት?
እ፣ መስቀል ፍላወር
መስቀል ፍላዋር ነው ሁለቱ የሚታዩት።
አዎ መስቀል ፍላወር ናቸው እነሱ ያሉት